ጤና ይስጥልኝ ቤት ቤት ዲቦክ ዲቦክ ሆስፒታል ሰላም ነው አብረስትልን አለን አለን።
ከቤት ፊት ነበር የምደውልልሽ። ካሻርጎር ልንገርሽ ናት እሺ ንገሪኝ።
አስራ አንድ ሰላሳ ስምንት እሺ
ሰላሳ ሁለት ዘጠና ስምንት ሰላሳ ሁለት ዘጠና ስምንት
አልበል
ሎስት ነው። እሺ
በሶስት ጊዜ ሰባት ጨዋታ ነው የወደቀው።
አ?
ሰባት ጨዋታ የጣለኝ አዎ።
እሱ ሌላ አለ